ሄሎ ጤና ይስጥልኝ ቤተሰብ እስራኤል ነኝ። በኩል ልርዳው?
ቦነስ ማስራት ወሰደኝ እሺ ከአስር ኮድ ንገረኝ አንዴ።
አስራ አንድ
እም፣ እሺ ሰማንያ ሰባት
ሰማንያ ሰባት
አስራ ሶስት ዜሮ ሶስት አስራ ሶስት ዜሮ ሶስት እሺ ሁለት መቶ ብር አለው። እሺ cashier ላይ አይደለ የቆረጥከው? ሱቅ ላይ ነው። አዎ እዛ ሄደህ መቀበል ትችላለህ። እሺ check ማድረግልህ ሌላ ትኬት አለ?
የለም እሺ ስለ ደወልክ እናመሰግናለን። መልካም ቀን